ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነበር የምንደውልዎት።
እሺ ኦርደር አድርጎ ያልመጣ ፕሮዳክት አለ?
በእናትህ
ኦርደር አድርጎ ያልመጣልዎት ፕሮዳክት አለ?
አባብያ ውጭ ልጆች እኮ ጠይቄ አሁን በዚህ ሰዓት ምን አሉ? ይቅርታ?
አሉኝ።
አቸቶሎ ፍሬት ተደርጎ ልጅ ነች መኪና ልጅ ሽጉጥ አረጋለሁ እንደምት ሄሎ እንደምትመለከተው የኔ መኪና ምን አሉ?
አቸቶ ሮብ ዕለት ነበረ እንትን ያልኩት ማለት ነው።
ኦኬ እሺ፣ ነገ እንላክልዎት።
አዶላቁም ነበር አይ ሐሙስ አርብ ኤክስፔክት አድርጌ ነበር። ዛሬ ጠዋት ደውለውልኝ ነበር። እኔ ደግሞ ዛሬ ሰፈር ነኝ ያንተ የምሰድረው ያልገባ ሰፈር ነው።
መጨረሻ ላይ ትከለክለኛለህ እንዴ?
ስለዚህ ሰኞ ይምጣልኝ። ወደ ለሰኞ ሰፈር።
ይሁን።
እኮ ያው ወሎ ያለው ሰፈር ነው?
ልጋ- ልግባ አዎ እዛው ክሬት ያደረኩትም ወሎ ሰፈር ነው።
በቃ ስለዚህ ሰኞ እ? እንደዛ ይቻላል እንልክልዎታለን።
አይደል?
አዎ አዎ፣ አዎ፣ እሺ።
ሰኞ እሺ እንልካለን።
አመሰግናለሁ።
እሺ፣ መልካም ምሽት።
እሺ